እንደሆነ መሰለኝ።
ይነስክልኝ
መልሼ ተደው መልሼ ደውልኩ። ምንም በዘጋውም በከፍተውም ምናምን አላስተካከልም ማለት እሺ፣ በጣም ይቅጣ። የሲስተም ተራግሞ ነው። አሁን ትንሽ ይስተካከላል።
አዎ፣ አሁን ይስተካከላል።
እ፣ ግን አስተያየት እስኪ በዚሁም ላካትና ሌሎች የሬዲዮ ጣ- ሌሎ- ሌሎች ሬዲዮ ጣቢያዎች ምን የሚካተትበት ቢቢሲ አማርኛ አሁን ቢቢሲ አማርኛ ቢኦ- ቢኦኤ እነዚህ ከቴሌቪዥን ቴሌቪዥን ላይ ያሉት ለራሱ ቢገቡልን እነ መርሳ ቲቪ እነ ይሄ በቃ ብዙ አሉ እና እነ- እነ ኮጅ- እነዚህ ጎጆ በዳይ ነው ምናምን የሚባሉት የውጭ ሬዲዮዎች የሚገቡ አማርኛ የሚያወሩ በጣም ብዙ ብዙ አሉ እና ሰዓት ጭማሪ ሰላሳ ደቂቃዋ ወደ ሌላ ጭማሪ ብትሄድልን ጥሩ ነው።
እሺ፣ እሺ፣ አዎ፣ እንደ ሜጋባይት አሁን ለምሳሌ ቢቃላር እንደዛ አዎ፣ የሀምሳ ብር ምናምን ይሰራ የወር የሳምንት ምናምን የሚሰራ
እም፣ እም።
እና ይታለልን። አመሰግናለሁ። ይስተካከላል
አዎ፣ አሁን ይስተካከላል። ትንሽ የ system ችግር አጋጥሞ ነው። ለአስተያየቱ በጣም እናመሰግናለን። ያሉትን ማሻሻያ እናደርጋለን። ስለደወሉልን እናመሰግናለን። መልካም ቀን ደንበኞች።
እሺ ለምሳሌ